hello ሰላም ጤና ይስጥልን Best Bet
hello ሂዴ ሰላም ነው
አዎ አንቺ ነበርሽ አይደል አሁን እየነገርሽኝ የነበርሽ እ
አሁን እየነገርሽኝ የነበርሽ አንቺ ነው ወይ
አይ እኔ አይደለሁም ምን ነበር
አንድ ሴት ልጅ ወደ hello አምስት መቶ ብር ስንት ብር አምስት መቶ ብር እም፣
ነው አዎ አዎ እኔ ነኝ አገኘው voucher ኮዱን
አዎ አሁን አወጣልኝ እስኪ ንገረኝ voucher ኮዱን
ወሩን ሲሞላ ማለት ነው ኮዱን ንገረኝ
ኮዱ ገና አልደረስኩም እዛ ኮድ
ቮቸር ኮዱን ኮዱን የት- አላገኘህም
ቆይ search ብያለሁ ኮዱ ኮዱ ያሳየማ ኮድ የቱ ጋር ነው የተጻፈበት እ
voucher voucher history ላይ ገብተህ ቀኑን አስገብተህ search ስታደርገው voucher code አላመጣልህም
የሆነ re- requested ምናምን ያስጠራ
እ
reque- request ምናምን ነው የሚያወጣው ምን ምን
pending ምናምን ብሎ ይሄ ነው አይደለ ብዙ pending ሰዎች የሚለው ሀምሳ X zero zero ዘጠኝ
አዎ አይቻለሁ እዛ ልምጣ በቃ እሱን ኮፒ አድርገውና ወደ ራስ እንዴት?
ወደ ቤት ቤት መመለስ ከፈለግ እም፣ እሱን ኮፒ አድርገውና deposit copy- voucher ብለህ አስገባው።
copy copy አድርጌ እ
አግኘኸው?